ጤና ይስጥልኝ ተድላ አምቡላንስ ክበብ ሰላም ነው?
እግዚአብሔር ይመስገን።
ከመቅረዝ ሆስፒታል ነበር ምደውለው እሺ ወደ ሚኒሊክ
refer አላችሁ?
refer አዎ ተጽፎላችኋል
እሺ መቅረዝ ውስጥ communicate አድርጋችኋል?
መቅረዝ እ ሚኒሊክ communicate አድርጋችኋል?
ሚኒሊክ አዎ ዶክተር አድርጓል
እሺ አንዴ ስራ ወጥቷል አምቡላንሶቻችን check አድርጌ መልሼ ልደውልልሽ እሺ ብሩን ትነግረኛለህ እሺ ስ- እ ስልክ ቁጥርሽን ተ- ንገሪኝና እደውልልሽ እደውልልሽ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ሶስት ዜሮ ሶስት ሰባ ሰላሳ ሰባ ሰላሳ ሰላሳ አሁን እንደውልሽ እደውላለሁ እሺ ስንት ደቂቃ ይቆያል አምቡላንስ ከወጣ ይመጣ እስቲ እኮ እነሱን ደውዬ ልጠይቅልሽ ነው እየመጡ ነው ንገረኝ እሺ እሺ